Hello, Tennis Polen, Biscuit.
ሌሎች ሰም ነው
Biscuit.
አለን እንትን ተች ልክልኝምና ባሰው ሳበራ አንድ ቀይ ነው ያሳየኝ።
ምን የለም።
አንድ ቀይ ነው ያሳየኝና ስለሆነች ካለው ላስነች ኦኬ፣ ትኬት ነው። እሺ፣ አንድ የጠብቀኝ። እሺ።
ይለው አንድ ካሸኩሩ ልንገር ኦኬ እሺ፣ ትኬት ነው።
ቤቲ ነሽ?
እሺ፣ አዎ።
ደህና ነሽ?
ሰላም፣ እንዴት ነህ?
አለን ስራ አሪፍ ነው።
አዎ፣ ቆንጆ ነው።
እሺ አንድ ካሸኩሩ ልንገር እሺ፣ እሺ፣ ንገረኝ።
አስር ስልሳ ስምንት
እሺ፣ አስር ስልሳ ስምንት እሺ፣
ሰማንያ ሁለት እሺ፣ ሀያ ሶስት
ሰማንያ ሁለት ሀያ ሶስት
አለው አይ ቦነስ የለውም። ሶስት ጨዋታ ወጥቶብሃል።
የወጣች ሰሩ አዎ
አውቃችሁ ነው ያወጣች እ፣ ምን አልከኝ?
አውቃችሁ ነው ያወጣች ያወጣች ሶስት ጨዋታ ወጥቶብሃል። አዎ ቦ- refund bonus የለህም።
እሺ በቃ ለቀስ ብሎ ማንኛውም እሺ፣
thank you እሺ።